Hello ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ አንተነህ
አዎ ከአሪፍ ፔ ነበር የምደውለው። ደንበኛችን አሁን ደውለውልን ነበር።
አዎ አዎ።
እሺ፣ ስልክ ቁጥር ልስጦት ቁጥር እሺ እሺ።
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ስልሳ አራት
አስራ አራት
መስመር ላይ ያሉ ደንበኛችን አለ ስልሳ አራት
ሰማንያ ሰባት
ሰማንያ ሰባት አርባ ስድስት አርባ ስድስት ዳንኤል ብለው ያናግሩት ዳንኤል።
ደንበኛችን okay፣ እሺ እሺ፣ thank ደንበኛችን። እሺ፣ መልካም ቀን።
እሺ፣ ለንች